ሄሎ ሄሎ ጤና ይስጥልኝ ቤስት ቤት
ምን ነው ሲስተሙ እንዴት ነው? እስካሁን ብሩ ነብሰኝ አባ
ብሩ ሊገባ አልቻለም። እስካሁን የትላንትና ገቢ ምን ዞሮ ዲፖዚት ነው ውድድር
ስንት ብር ነው
አስር ሺና አምስት መቶ ብር ንገረኝ እስቲ ቤት ቤት ቁጥር
ዜሮ ዘጠኝ ሰላሳ ሰማንያ አምስት ሀምሳ ስድስት ዘጠና አምስት
ቆይ አንዴ ዜሮ ዘጠኝ ሰላሳ እሺ
ሰማንያ አምስት እህ
ሀምሳ ስድስት እህ ዘ- ዘጠና አምስት
መቼ ነው
ቅዳሜ ቀን መጣ። ሌሊት ቅዳሜ ላይ አዎ
አስር ሺና አምስት መቶ ነው ያልከኝ አይደለም አዎ አዎ ገብቷል እሺ ወንድም
እኔ ጋር አልደረሰም ቴሌ ብር ላይ ዜሮ ዘጠኝ ሰማንያ ሶስት ዘጠና ዘጠኝ ሰማንያ ስምንት ዘጠና አንድ እኮ አልደረሰም እኔ ላይ አልደረሰም እስካሁን check አልደረሰም አድርገኸዋል አዎ ቴሌ ብር ውስጥ ጋር ሄደህ አናግራቸዋል
እጄ ነው ማናገር ያለብኝ ወይ ደውዬ ያናገር አዎ ያለብኝ?
ምክንያቱም በ- በ- በእኛ side balanced ነው የሚለው እነሱ ጋር system ይዞት ከሆነ አላውቅም እንጂ ከእኛ side ወጥቷል ቁጥሩ ያንተ ነው አይደለ አዎ የራሴ ነው እኮ ስለዚህ እስኪ እነሱን ጠይቃለሁ ከዛ አ- አይ አልገባም ካሉ ደውልልን መልሰን
እሺ ይሻባል